ጊዜያዊ ማፍቀር ምን ያደርግልኛል? ልብ ከዓይን ስር ነው ድንገት ይከዳኛል። ፍቅር በረታብኝ ተጨነቀ ሆዴ በልክ አይሆንም ወይ እኔ አንተን መውደዴ ፍቅር በረታብኝ ተጨነቀ ሆዴ በልክ አይሆንም ወይ እኔ አንተን መውደዴ ያልታሰበ እንግዳ ይመጣል ወይ ደርሶ እንቅልፌ ካይኔ ላይ ሄዷል ተመልሶ ምነው ቢቀርብኝ ሰወደው መዋተት ሳጣው ያዝናል ልቤ ሳየው አላውቅበት ፍቅር በረታብኝ ተጨነቀ ሆዴ በልክ አይሆንም ወይ እኔ አንተን መውደዴ ፍቅር በረታብኝ ተጨነቀ ሆዴ በልክ አይሆንም ወይ እኔ አንተን መውደዴ እከሳለሁ እንጂ እመነምናለሁ ፍቅር ማንን ገሎ ሞትልሃለሁ ፍቅር ሰው ገደለ ሲሉም አልሰማሁ ያከሳል ያጣፍራል እኔም አውቃለሁ ፍቅር በረታብኝ ተጨነቀ ሆዴ በልክ አይሆንም ወይ እኔ አንተን መውደዴ ፍቅር በረታብኝ ተጨነቀ ሆዴ በልክ አይሆንም ወይ እኔ አንተን መውደዴ ፍቅርና ሀሳብ ሌሊት ነው ጉልበቱ ቀንማ ምን ይላል ከሰው ሲጫወቱ ቢቀር አዘንኩ እንጂ የፍቅራችን ጥግብ አስቀየምከኝ ብዬ ቂም መያዝ አላውቅም ፍቅር በረታብኝ ተጨነቀ ሆዴ በልክ አይሆንም ወይ እኔ አንተን መውደዴ ፍቅር በረታብኝ ተጨነቀ ሆዴ